hello
ሰላም ነው እናት?
ሰላም።
ቺፕቺፕ ነው አይደል?
አዎ ነው።
እሺ አዘን ነበር ጁንቴን ነው ያዘዝነው፣ ግን እስካሁን ድረስ አልመጣልንም።
መቼ ነበር ያዘዙት?
በአስር
በአስር እ ሶስት ቀን ዋለ።
ከዛ በኋላ አላሳወቁንም ነበር።
ምን ደውለን?
እ አይ አልደወልኩም ገና አሁን መደወል።
እስኪ ስልክዎትን ይንገሩኝ።
ዜሮ ዘጠኝ ሰላሳ እሺ፣ ሀምሳ አራት እሺ።
አስራ አንድ አርባ አራት
driver አልደወለልዎትም? በአስራ አንድ አልደወለም። code code ምናምን ተልኮልኝ ነበረ።
እህ። ሽንኩርት ነው አይደለ?
አ
የት ነበር location ኦት?
ጀሞ
ቆይ አንዴ ልደውልልዎት፣ በደቂቃ ይታገሱኛል?
እሺ እሺ እሺ።
ቴንክ